ሄሎ በስ ላይ አቤት ወይዬ አቤት ወይዬ
አሁን አናግሬያት ነበርና ካልመን ወርደ ልጄ እሺ በሰላሳ ሁለት ደቂቃ ጨርሼ አስር ብር ቆረጠብኝ።
ወር- እ፣ ተስፋዬ ማን ነው እ ተስፋዬ ብርሃኑ እሺ ኦርደር ነምበሩን ታስታውሳለህ ብሮ- ተስፋዬ እ፣
እ፣ order number ኡ ዜሮ ሁለት ዜሮ ሁለት ሰማንያ ሁለት ሰማንያ ሁለት ተስፋዬ ይጠይቃሉ እሺ እሺ እሺ ደውዪልኝ ወይም